bro እንትን አዘዋውሬ ነበርኩ ቤት ቤት ማለት ነው። ወደ account ንግድ ባንክ ማለት ነው።
እሺ እስካሁን አልገባልኝም። ማታ ነው ያዘዋወርኩ። እስካሁን አላየሁትም፣ አልገባልኝም። ጠዋትም ደውዬ ነበር።
በዚህ በደወልክበት ቁጥር ነው?
አዎ በዚህኛው ነው።
ስንት ብር ነው?
ሶስት ሺህ አምስት መቶ አዎ።
ሶስት ሺህ አምስት መቶ ነው። በቻፓ ነው አይደለ?
አዎ።
processing ላይ ነው ያለው። ለቻፓ እናሳውቅልሃለን። እሺ
እሺ እስቲ brother እስቲ ካምፓስ ነው ያለው። እስቲ ወ- እንትን በልልኝ እስቲ በእናትህ።
እሺ እሺ እናሳውቅልሃለን። ስልክ እሺ፣ ልስጥህ፣ እሺ።
ተደውልላቸዋለህ።
አዎ ደውልልሃለሁ። እስቲ ስተኛ ነሽ የእነሱን ስልክ ልስጥና አንተም ደውልላቸው። እሺ እሺ ወንድሜ ዜሮ ዘጠኝ ስልሳ ስጠኝ።
ዜሮ ዜሮ ዘጠኝ ዘጠኝ ስልሳ ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት አዎ እሺ ወንድም አመሰግናለሁ።
ችግር የለም።
አዎ ወንድሜ።